ጤና ይስጥልኝ ኢቴስ የበራ መረጃ ማዕከል እባክዎትን የምንረዳው?
እያ- አሁን እያወራሁት ነበረ ተቋረጠ።
እሺ ምን ነበር?
ዱባይ እያልኩ download አድርጊው እና ላኪልኝ እያልኩኝ ነበር።
okay okay እሺ እሺ ስለዚህ ወይዘሮ download አደረኩት እሺ ልላከው በቴሌግራም hi በለኝ እሺ የቴሌግራም በዚህ ስልክ ነው የሚጠቀሙት ቴሌግራም በዚህ ቁጥር አዎ በዚህ መጨረሻው ሰላሳ አምስት በሆነው አዎ እና አሁን ላክልኝ እና ልላክ።
አንድ ቀ አንድ ቀ ጠብቅኝ ስ
አንድ ይቀጥልኛል ሳይዘጋ
እሺ እ በዚህ ቴሌግራም link ልኬልዎታለሁ እሺ ነገር ልላከውና ገ- ገ- ትነግረኛለህ። አይተህ ገባሉት ደውልልኝ።
ገባሉት
በዚህ ቁጥር አይደል?
አዎ ቴ- ቴሌግራም ላይ በዚህ ቁጥር ልኬልዎታለሁ እሺ አይና ላክልኝ።
እሺ ካልገባ በ- ልንገርህ እሺ እሺ ካልገባ ይደውሉልኝ